ይስጥልኝ። አሪፍ Bet ሳምራዊት ነኝ። እባክዎ ምን ልርዳዎ?
እንዴት ሳምራዊት፣ deposit አድርጌ ነበር ትላንትና። Deposit አድርጌ መላሉ?
ነበር እና አዎ። ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። Deposit አድርጌ ነበረ ትላንትና እሺ፣
እና እስካሁን ድረስ አልገባልኝም።
አመልክተው ነበረ? እዚህ አዎ ደውለው?
በቴሌግራም ልኬ ነበረ screenshot አድርጌ።
በዚህ ቁጥር ነው ያስመዘገቡት?
አይ አይደለም፣ ሌላ ቁጥር ሰጣችሁ። በዛ ቁጥር ነው እና?
ያስተላለፍኩት። ሌላ ቁጥር ላይ ነው በቴሌግራም ያስተላለፍኩት።
ያመለከቱበት ቁጥር ይሄ ነው።
በዚህ ነው ያመለከቱት?
አዎ አዎ።
እሺ፣ እሺ ሊሎት መስመር ላይ ጠብቁኝ።
እሺ
ደንበኛችን መስመር ላይ ያሉ
አለሁኝ። አዎ።
መስመር ላይ ስለጠበቁን እናመሰግናለን። ሙሉ ስሞትን ማን እንበል?
ቴዎድሮስ ተስፋዬ ያደቴ
ቴዎድሮስ ተስፋዬ።
ያደቴ።
አዎ፣ ጉዳዮቹን ወደሚመለከተው አካል አስተላልፈንልዎታል።
ምን ያህል ጊዜ ይቆያል?
በዚህ ቀን ማለት አንችልም፣ ግን ከእርስዎ በፊት ብዙ ወረፋ የያዙ ደንበኞች ስላሉ በተራ መስተናገድ ስላለበት ነው።
ስለዚህ ይቆያል ማለት ነው።
በደረሰ ሰዓት ደውለን እናሳውቆታለን። በተስተካከለ ሰዓት እሺ።
ደንበኛችን ሌላ መረዳዎት ነገር አለ?
የለም፣ የለም። አመሰግናለሁ።
ደንበኛችን ስለደወሉልን እናመሰግናለን።